ሰራተኛችን ቤት ቤት ሰላም ነው።
እግዚአብሔር ይመስገን። ምን ልርዳሽ?
ቻግኒ ብራንች አለው ካድርግልኝ በኮ ነው ብዬ ምናሽን ድምፅሽ አይሰማም።
ቻግኒ ቻግኒ ቻግኒ።
ብራንች እሺ አንሎክ አድርግልኝ።
ካሸር ስንት?
አይ ካሸር የለውም።
ምኑን አለው ክም ቤት ማ ቤት ማን ሎክ ሆኗል አካውንቱ እና ሎክ አድርግልኝ ፈልጌ ነው።
ቻግኒ ያልሽኝ?
አዎ እሺ በውብሸት ሾክ check አደርገዋለሁ።
ውብሸት ሾክ ውስጥ ነው ያለው።